Hello? ሄሎ
ሄሎ ጤና ይስጥልኝ።
አብሮ ስጥልን ሳል ማይክሮፋይናንስ አቤት ያክሳል መክፈል ማስረጃ ማለት ፈልጌ ነበር።
ራሱ ነው እርስዎ ግን ምን ሆኖ ነው የምንፈልገው?
እናዘጋጃለን።
በቃ በጣም ፋይን። አንተም ግባ። ቆይ አትቷ ሌላ ሰው ሲገባ የት እንደሚሄድ ኦኬ ምንድን ማለት ነው? አ- አንፋን አንፋ ቻሪቲ ኦኬ ካርድ ነው።
ኦርጋናይዜሽን አለ።
እና ታዲያ ስለ አምሳ- አረ እስኪ አሁን ታውቃለህ፣ በጣም ምን የሚለው እኔ ከም- ከምጠብቀው በላይ ኢዝሊ ደውል እስኪ።
አዩ የደወልኩኝ ቤተሰቦች ራሱ የት እንደሚሄድ ነው።
ይኸው
እስኪ እኛው ጋር ዜሮ ዘሮ አይንት ግባ ኤች ቲ ፒ አድርገው።
አሀ ዋይፋይ ኮኔክት አደረግክ አንተ።
ማን ያለው አጥፋው።
ኤች ቲ ቲ ፒ አድርገው እስኪ። አ
ይህ ማን ላይ ነው የምንቆጥረው?
አ?
ማን ላይ ነው የምንቆጥረው?
ከእኔ ነው የምትቆጥረው? እኔ ላይ ነው የምትቆጥረው?
አዛ እኮ እሺ አስገባ ሰማንያ ሰማንያ ሁለት ዜሮ ዜሮ አርባ አንድ አርባ ያ ሀዩ ነው።
አ፣ ዜሮ ስድስት አስራ አምስት አስራ አምስት ስልሳ ሀያ ዘጠኝ Hello ሀያ ዘጠኝ ሀያ ዘጠኝ
All of our representatives are currently busy.
ዝም በል አሁን እንትኑን አስ- ስሩ በቃ ይኸው አስገባ ትዕግስት ሰባ ሶስት አስራ ስድስት ሰባ ሰባት ያ በጣም ጥሩ ከ- ምንድን ነው እሱ? ድጋሚ ኮኔክት እየጠየቀ ነው አዎ ኖርማል ነው አለች አለች ግን ይጠራል ሰው ተረላ እ።
እሺ በዚህኛው ማንተም ክፈተው።
join አያደርግም እኮ ደግሞ join አደረገ።
Thirty seconds. Thank you for your patience.
ያው ቴዲ
ይጠራ ታዲያ የት አለ ይሄኛው busy ነው እሺ ለዛ ነው እዚህኛው ክፈተው አንተ። ይሄኛው ይሄኛው ወይ ሀዩ አ፣ refresh አድርገው የመሐመድ ሰን ነው
መሰለኝ
ይህን ምን ማለት ነው ጭባጭ ጉንጉል እናደርጋታለን
እሺ ደውለው እስኪ All of our representatives are currently busy በመሐመድ ሁሴን ግባ on the line.
እሺ And your ገብቻለሁ call will be answered by the next available representative.
ዜሮ ነበር ይሰማል አንተ ጋር
እኔ በደምብ እሰማለሁ አ- አንተስ አ?
እሱ ጋር ይሰማል
አ አልገባም አይ ሁሉም ጋር እኮ አይሰማም የአንድ ሰው ጋር ነው የአንድ ሰው አንድ ሰው ጋር ነው ይሄኛው ነው እየተሰማ ያለ በአንተ ስልክ የደወልነው እ? ይዘለን አ። በቃ አሁን አንዷ ብቻ ነው የምትሰራው ማለት ነው።